Hello?
Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ፍሊንትስቶን ነው ምስል የደወሉት። ምን ልርዳዎት?
ፍሊንስቶንስ አ
እሺ፣ እዚህ ልደታ ጋር መጥቼ ነበረ office እ፣ እና እሺ፣
መጥቼ ማውራት ፈልጌ ነበረ። የ- የቱ ጋ ነው?
የቱ ጋር? እዚህ ባልቻ።
ባልቻ ጋ ይሄ አ።
ትናንሽ መስኮት ያለውን ነጩን ህንፃ አወቁት? ልደታ መርካቶ ገበያ ማዕከል ወዴት ነው? ከባልቻ ወዴት?
እ፣ ወይም ወጥቶ እንዲቀበሎት ላድርግ። አንዴ ፍርድ ቤቱ ፊት ለፊት ነው ያለው።
ወደ ፍርድ ቤቱ ልሂድ?
አ ወይ እሺ፣ ከፍርድ Okay፣ ቤቱ ወደ ይሄ- አብነት መሄጃ መንገዱ አለ።
አ ይሄ የገበያ ማዕከል? አዎ፣ አዎ፣ Okay።
የገበያ ማዕከል እሺ፣ እሱ ጋር ከዛ በኋላ የት ፎቅ ወደ ground ስንተኛ ላይ ፎቅ?
የሆነች ቡና የምታፈላ ልጅ አለች። እሷ ፊት ለፊት አለ።
እሺ፣ እሺ።
ስሞትም አልበል ይቅርታ።
ብሩክ እሺ፣ እሺ።
እሺ።